ሄሎ ሄሎ ጤና ይስጥልኝ።
አብ- አብሮ ይስጥልን።
እ ራሄል ነኝ ከቤት ቤት ነው የምደውለው።
አዎ አሁን እያወራ ነበር።
አ እሺ ስንቴ ነው መቶ ብር ያስገባኸው?
አን- አንዴ ነው ያስገባሁት አንዴ ብቻ። እኔ ግን ሶስት የገባ ነው ሰው አግኝቻለሁኝ።
ዛሬ እ የሌሊት ነው አን- ማለት ነው ነው
ከሌሊት አንዴ ጀምሮ ነው የሞ እ ከሌሊት ጀምሮ ከትናንት ሌሊት
no no no no አይ ይሄኛው ነው ዛ- መጨረሻ ላይ ያስገባኸው የላክልኝን።
አዎ አሁን አሁን ባልኩት ነው ያስገባው። አሁን በላኩልሽ ነው እንጂ ሌላ አላስገባውም። በሳንቲም ፔ ነው ደግሞ deposit ያደረኩት።
መቶ መቶ ብር አስገብተህ ነበር ወይ? እሺ ትናንት አዎ አዎ አስገብቼ ይጫወታለሁ በየቀኑ እ እሺ እሺ በቃ ልላክላቸውና check ማድረግ አዎ።
ስላለብኝ ነው። በኔትወርክ ምክንያት የተሞከሩትንም pending ብሎ ስለሚያስቀምጣቸው እንዳለ የትኛው እንደሆነ መለየት መቻል አለብኝ ለመላክ ለነሱ። ለዛ ነው አይ ነው የደወልኩልህ።
እንትን ነው አላኩም፣ ሌላ አላኩም። ከአሁን ውጪ ሌላ አልሞከርኩም።
እሺ እሺ፣ አንዴ እሺ እሺ ጠብቀኝ። እሺ እኔ- እሺ።
እሺ እሺ